Hello Hello ጤና ይስጥልኝ።
ጤና ይስጥልኝ።
አቶ ኃይለ ገብረ ሚካኤል አዎ ከ WePlus Solution ድርጅት ነበር ምደውልልዎት።
ምን WePlus
Witness WePlus WePlus We Plus አዎ ምን ነበረ?
ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው። አሁን ላይ እሺ።
ደግሞ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እሺ ያ ምንድን ነው? ከእያንዳንዱ trip የምንቆርጠው አስር percent ሲሆን ከዛ ላይ አራቱን percent መልሰን ለአሽከርካሪዎች ነው የምንቆጥበው። ይህንንም እሺ።
ደግሞ ታሳቢ ያደረግንበት ዋናው አሽከርካሪዎች አሁን ላይ የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ሕክምና፣ ጡረታ እንዲሁም ሌሎች ጥቅማ ጥቅም ስለሌላቸው ይህን አዎ።
በጋራ የሚቆጥቡበትና አቅም የሚፈጥሩበትን ስርዓት ነው ይዘን የመጣ ነው።
Okay እንዴት አዩት ሀሳባችንን?
ጥሩ ይመስላል። እንዴት ነው የሚሆነው?
እ፣ ከእኛ ጋር መስራት ከፈለጉ WePlus Solution Provider የሚል application አለን። እሱ እሺ።
ወርደው እዛ ላይ በመመዝገብ ተጨማሪም ደግሞ የቴሌግራም ቁጥር አለን። document ከላኩልን በዛ document እሺ።
ልከው ከእኛ ጋር እሺ።
መስራት እንችላለን።
በቃ ጥሩ። እሺ የቴሌግራም ቁጥሩን እ፣ አሁን በደወልክበት ቁጥር text ታደርግልኛል?
እሺ text አረግሎታለሁ።
እ።
በምልክሎት ቁጥር ማንኛውም ሀሳብ፣ ጥያቄ፣ አስተያየትም ካሉት የምንቀበል ይሆናል።
great።
እሺ ዊፕላስ ነው የሚለው ድንገት ሲመጣ ግር እንዳይሉት። እሺ አይ ችግር የለውም ችግር የለውም።
እሺ እሺ፣ እናመሰግናለን። መልካም የስራ Thank ቀን ይሁንልዎት። እሺ